Hello? hello ሌላ አቤት፣ አይሰማም?
አሁን ይሰማል። ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ከአዲስ አውትፊት ነው የደወልኩልሽ። ቀሚስ order አድርገሽ ነበር?
አዎ አላኩም። ብር ብር ግን አታስገባውኝም።
አዎ አዎ። order ኣችን order ለማስጀመር ትፈልጊያለሽ?
አዎ ልኮልኝም ነበረ፣ text አድርጎልኝ ነበረ።
አዎ እልካለሁ፣ transfer አደርጋለሁ።
እሺ እሺ። transfer ስታደርጊ screenshot አድርገሽ ቴሌግራም ላይ ላኪልን። እሺ እሺ፣ እሺ፣ እሺ። እናመሰግናለን።
እሺ።